ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳው?
ሰላም ነው እናት።
ሰላም ምን ልርዳው?
ትኬት እያረማችሁ አይደለም እኮ ምንድን ነው?
እስቲ cashier code ኡን ንገሩኝ እስቲ።
cashier code አዎ
እሺ፣ cashier code አንድ ይጠብቅኝ።
እሺ
ኤላ እሺ ንገሩኝ። እሺ ጨዋታው አላለቀም፣ ግን ካሻውት ማለት እችላለሁ። እኛ የዛሬው ካለቀ በኋላ የትናንትናው ካለቀ በኋላ
አዎ እስቲ ንገሩኝና እናየዋለን።
እሺ አላመጣልኝ እችላለሁ። እንኳን እሺ
አስራ ዘጠኝ ሰባ አምስት እሺ ከአስራ ሁለት እሺ አስራ ዘጠኝ
እሺ ሰባ አስራ አንድ
እሺ update ተደርጓል። እሺ
update ተደርጓል። አዎ አዎ እንዴት ነው ca- cashout የምችለው ማለት የምችለው እንዴት ራሱ system ኡ ነው የሚሰጡት cashout አሁን አስራ update ሁለት ስለተደረገ አዎ ሊሰጡት ይችላሉ።
እሺ በቃ እሺ እሺ አመሰግናለሁ መልካም ቀን። እሺ እሺ